Hello ጤና ይስጥልኝ። ምን ልታዘዝ? ቴሌቪዥን። Hello Hello
አቤት። ጤና ይስጥልኝ። ምን ልታዘዝ? ቴሌቪዥን።
ትኬት መቁረጥ እፈልጋለሁ።
እሺ ኮኮብ ዘጠኝ ሰማንያ አምስት መሰላል አድርገው ደውለው አንድ ቁጥር ላይ subscribe ሲያደርጉ ትኬት ይገባል። ኮኮብ ዘጠኝ ሰማንያ አምስት መሰላል አድርገው ሲደውሉ የቴሌቪዥን መረጃ ይመጣል። አንድ ቁጥር ላይ subscribe ሲያደርጉ ትኬት ይሰጥዎታል።
እሺ thank
you welcome።
አመሰግናለሁ።